hello hello አቤት RAV4 አይቼ ነበረ።
እ RAV4 መኪና አላችሁ እንዴ?
RAV4 ኡን እስቲ ቁጥር ልስጥህና check አድርገው ዜሮ ዘጠኝ አስራ አንድ እሺ ቆያ እሺ ዜሮ ዘጠኝ ዜሮ አስራ አንድ?
ዘጠኝ አስራ አንድ እ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና አዎ yeah OK ሁለት ስንት ነበር? ሁለት ሺህ አስራ ስምንት ነው የሚል ሁለት ሞዴሉ?
ሺ አስራ ስምንት አዎ አዎ OK እሺ በዚህ ደውልና ማውራት ነው።
ጠይቀው አዎ ታሲ ብለና ደውለህ ጠይቀው ማነው ስሙ? ከስ ታሲ ከስ አልደውልም። እሺ እናት አመሰግናለሁ።
እሺ